ሄሎ ሰላም ጤና ይስጥልኝ። ቤተሰቤት ከዳር ነኝ ባኮም ልርዳው።
ይድነቃቸው ወርቁ ነኝ ከድሬዳዋ ሰባተኛ ብራኝ።
እሺ ሰላም ይድነቃቸው።
ሰላም ነዋ።
አለን እግዚአብሔር ይመስገን።
አካውንቶ አልከፍትም አለኝ።
የምኑ አካውንትን ያልከፈተው? የ- የካሸሩ የካሸሩ።
አዎ፣ ሙሉ የሚለው እሱ ተዘግቷል መሰለኝ። ሁለተኛ ሶስት ደጋግ ሙሉ ሾፑ የሚለው ሾፑ ስሙ ሰባተኛ ሰባተኛ እሺ እሺ check አደርገዋለሁ። ከፍትልሃለሁ። እሺ አለው ከሆነ እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን።